ሄሎ ጤና ይስጥልኝ። አፍሪካ ከለምልሻ ሄሎ ጤና ይስጥልኝ። እንትን ፈልገን ነበረ ድርጅታችን ኦልሬዲ ያስመዝግበናል፣ ግን በቲን ነምበር እንዴት እንደሚከፈል ለማወቅ ፈልጌ ነበረ።
ኦኬ የቫካንሲ ነው።
ቫካንሲ አዎ።
እሺ ወይ አዲስ ስልክ ስጦትን አላገናኘት።
እሺ እሺ።
አሁን ይመችቷል ስልክ ለመያዝ?
እ አንዴ ሁለት ደቂቃ አንዴ አንድ ደቂቃ አክቹሊ እሺ ስንት ነው?
ዜሮ ዘጠኝ ሀምሳ ስድስት ዜሮ ዘጠኝ ሀምሳ ስድስት ስልሳ ስድስት ስልሳ ስድስት አሁንም ስልሳ ስድስት እሺ ስልሳ ስድስት ከዛ ስልሳ ሰባት ስልሳ ሰባት እሺ በስልክ ይደውሉና ይጠይቋቸው። እሺ እሺ እሺ thank you